ትሞዪዋለሽ ዝም ብለሽ።
ይኸው እሺ እኔ ይሄን ልጨርስና እዚህ ላይ ትሞያለሽ። ልጨርሰው ይሄን
እኮ እሱን እኮ ነው የምልሽ። ሌላ የቀረ የለማ ከዚህ ኒው ላይ ኒው ላይ ቀረ የለም።
Hello Hello ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውልዎት።
እሺ።
order አድርገው ያልመጣ የተነበሩት አዎ ቆየ ነበረ።
ፓፓያ አዎ፣ በአስራ ሁለት ወር ያደረጉት ነው አጠቃላይ አዎ፣ አዎ።
አራት አራት ጋ kg ለመቀበል ይችላሉ።
መቼ?
ነገ ነገ ልንልክሎት ነበር።
okay እችላለሁኝ። ከዛ ዛሬ ደግሞ ቲማቲም አዝዣለሁኝ እና አንድ ላይ እንዲመጣ ብዬ በቃ አንድ ላይ ይመጣል። የት ነው location ኑ?
አለማየሁ ጎሮ ነው የረራ ጎሮ።
የረራ አለማየሁ።
እሺ ነገ እንልክሎታለን።
ከዛ ነግሬዋለሁኝ ቅድም ለልጁ አንዱ group ኣችን ላይ መቅደስ የምትባለው ከሌላ ቦታ መጥታ ነው የገባችው እኛ አናውቃትም እና የእሷን አዎ እ፣ በእንትን ላኪልኝ እና ምንድን ነው በ voucher ነበረ የላኩት
ምን ቴሌግራም ላይ ነው ወይስ refund በቴሌግራም ለማድረግ ነው?
ላኩለት refund እኔ ላኩለት የእሷን ማለት ነው እና group ስላልሆነች okay። ስለዚህ ስልክ ቁጥር አልሰጠሁትም። ስልክ ቁጥር ሰጥቶት ለእሷ refund አላደረጉ።
የእሱ አይ የእሷን አይደለም የሰጠኝ የእናንተ short code አለ ሀምሳ አንድ ምናምን ምናምን በቴሌብር እዛ ላይ እንትን አልኩኝ okay እኛን የመለሱት።
አዎ ወደ እናንተ ላኩኝ ኦኬ በቃሽ፣ እንደዛ ከሆነም ይቻላል።
ቆይ ልንገርሽ የትኛው ላይ እንደላኩኝ
አርባ አራት የት ነው? ዜሮ ዘጠኝ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት hello
አቤት
ዜሮ ዘጠኝ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት በአርባ አራቱ ነው አደ- የላኩልኝ።
screenshot ነው አደለ?
screenshot አለ ስላኩለት በ
በቃ ችግር ዘጠኝ የለውም።
አርባ አራት check አስራ አንድ በዚህ እናደርገዋለን።
ነው አዎ፣ የላኩለት እሺ በሱ እሺ ልኬለታለሁኝ በቃ እሺ፣ ችግር የለውም። እሺ እሺ፣ ነገ እንልክሎታለን። መልካም እሺ እሺ።